ላይ ሆነሽ ወርክ እባክዎ ምን ልርዳዎት?
ብር አስገብቼ ነበረ አልገባልኝ።
ምን deposit አድርገው ነው?
ና
ከቴሌ ብር ነው?
አዎ ከቴሌ ብር እሺ ቴሌ ብር የላኩልዎትን text screenshot አድርገው ቴሌግራም ላይ ላኩልን። ስልክ ቁጥር ልስጦት ያዙ።
እሺ እሺ
ዜሮ ዘጠኝ ሰባ ስምንት
እህ
ዜሮ ዘጠኝ ሰባ ስምንት እሺ
አስራ ስድስት
እም
ሰላሳ ዜሮ ስድስት
አስራ ስድስት ሰላሳ ዜሮ ስድስት አዎ በዚህ ላኩልን በቴሌግራም።
እሺ እሺ መልካም ቀን